ሄሎ አሎ ቤቱን ጋር ወስደን ጨዋታ ሲሰረዝብን እንዴት ነው የምናደርገው? ሄሎ
ሄሎ ሄሎ አይሰማም?
ይሰማል ይሰማል።
አይ ቤቱን ጋር ወጥተን ጨዋታ ተዘረዘብን፣ አንድ ጨዋታ እንዴት ነው የምናደርገው?
ተሰረዘ ማለት
አዎ ዛሬ የነበረው ጨዋታ ወ- ተራዘመ ነው ተዘረዘ ተሰረዘ ነው?
ተዘረዘ በቃ ጭራሽ ነው።
check ላድርግ። እሺ ትኬቱን ንገረኝ። cashier code ኡን ወይም ticket ID ዩ
አስር እሺ አስራ ዘጠኝ እሺ ሰላሳ ሰባት እሺ
ሀምሳ አራት እሺ የትኛው ጨዋታ ነው?
ባየር- ባየር ሙኒክ
ከበርሊን ያ ከዩኒየን በርሊን
yeah አዎ
ገና እኮ ያልጀመረ ሰ- በሰዓቱ ራሱ አልጀመረም እኮ ጨዋታው።
አዎ እሱ የዛሬ አልጀመረም ግን ጨዋታ ተዘ- ነበር እኮ። እኮ ግን ተዘርዘዋል።
ምናየው ነው የሚሆነው እኮ እሱ።
እሺ